Hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰዎች ሁሉም ሰላም።
በሌ- በሀያ ስድስት ያዘዝኩት order ነበር እና እስካሁን ድረስ አልመጣም፣ አልተደወለልንም። ብዙ በዚህ ጊዜ ቁጥር ነበር?
ሪፖርት አድርገናል። አይ በዜሮ ዘጠኝ አርባ አንድ ልንገርሽ ቁጥር
አዎ ይዛል።
ዘጠኝ አርባ አንድ እሺ ዜሮ አራት ዜሮ ነው ሀምሳ አምስት ሰማንያ አንድ ህይወት በሚል ነው ምንድን ነበረ ያዘዙት? okay እ በሱ- ሙሉውን product ነው ያልመጣሉት?
አዎ በሀያ ስድስት የታዘዘ ነው እኮ ዛሬ ሀያ ዘጠኝ ሆነ።
okay አዎ።
አልወጣም ዛሬ okay አዎ ትላንት አስኮ ነው
አዎ፣ አዎ ወጥቶሎታል ዛሬ ዛሬ ወጥቷል።
አዎ ይደወልሎታል ትንሽ ሰፈሩ ራቅ ስለሚል ነው ያልተደወለው ስለዚህ እርግጠኛ ነው አይደል? መምጣቱ?
አዎ አስገብተነዋል ትላንት complain ስለገባ አዎ ትላንትና ወጥቶለታል፣ ከዛ አዎ።
በፊት ደውለናል እኮ አዎ አዎ ገብተዋል አሁን አስኮ ይወጣል ዛሬ በቃ ስለዚህ ይደወላል አይደል? በዚህኛው በአርባ አንዱ ይደውላሉ አዎ እሺ፣ እሺ፣ እሺ፣ አመሰግናለሁ በጣም።
እናመሰግናለን። መልካም ቀን